ጤናስልኝ የኢትዮ ሴት ሬማ ማዕከል እባክዎ ተመልሰው ሰላም ነው።
ሄሎ ጤና ይስጥልኝ እንትን ስለ እንትን ማስታወቂያ ይቼ ነበር። ስለ ት- ትኬት ኦፊስ ናችኋ?
አዎ አዎ
እንትን ይኖራል እንዴ?
ምን ፈል ምን ነበረ ወደ ኒውዚላንድ ወደ ኒውዚላንድ እ ይቻላል እ፣ ከአዲስ አበባ ወደ ኒው- ኒውዚላንድ ነው ፋይናል ዴስቲኔሽኖት ስፔሲፊክ እ፣ ያው- እንትን አሉት እ እ?
አዎ ነው ነው ኒውዚላንድ ነው። hello አይሰማም? hello hello አለውኝ አ ኒውዚላንድ ነው destination ኤ ኒውዚላንድ ነው።
እሺ እሺ
ስንት እንደሆነ አ፣ city ዎች እሺ የተለያዩ travel- city ዎች ስላሉ ነው like እሱ ምን አሉኝ